ሀሎ
ደፍኔ
አብሮ ይስጥልን ቻኖሊ ሰርቪስ ብራንች ነው።
ና
እሺ፣ ከአሪፍ ፔ ነው የምደውለው። ሰላም እባላለሁ።
እሺ ይቅርታ ስሞት እንዳያዝ እ እ ስሞት ማለት በል ይቅርታ።
ዮሴፍ ማለት
እሺ፣ በአሪፍ ፔ ፖዝ ማሽን ላይ ያጋጠመው ችግር ካለ ለመጠየቅ ነበረ።
አይ ኖርማሊ እኮ አሁን የሰራንበት አይደለም። ከዚህም በፊት ተናግረናል። መታችሁ እኳ ወይ አስተካክሉት ወይ ወስዳችሁ አስተካክሉት የሚል ነገር ዳግማንም የመጣም በስልክም ሆኖ አስ- ያስተካከለ ሰው የለም። እየተጠቀምንበት አይደለም አሁን ምን ነበረ ኢሹ?
ምን ለራሱ የትል ያደርጋል እ፣ አንዳንዴ ማያወጣም። ብቻ ሙሉ briefing ኡ cashier ኦች መስጠት ይችላሉ። እሱ ጋር ቢደውል የተሻለ ነው።
ስልክ ቁጥር ይሰጡኛል ለእርስ እነሱ እሺ።
ለመግዛቸው እሺ። text ለማድረግም አይመችም። የቢሮ ስልክ ነው የእናንተ።
አዎ ስልክ ቁጥር እዚሁ ላይ ሊነግሩኝ እዚሁ ላይ ሊነግሩኝ ከቻሉ ስልክ ቁጥሩን ደመኛች
እ እ ስልክ ቁጥሩን ሊነግሩኝ ይችላሉ አውጥተው
አንዴ እሺ እሺ
ዜሮ ዘጠኝ ስልሳ አምስት
እሺ
ዘጠና አንድ
ዘጠና አንድ አስራ አንድ ሰማንያ አራት
አስራ አንድ ሰማንያ አራት ሰማንያ አራት እ።
እናመሰግናለን መልካም ቀን እነሱን ጠይቀን እናናገራለን አንድ በርከት